አሉ hello አቤት
ሰላም ቤዛ እግዚአብሔር ይመስገን።
አለ እ፣ ትኬት ፈልጌ ነበረ።
ማን እንደ ሀገር ኮሜዲ ነው።
ያ እሺ ስምዎትን እባክዎት ይንገሩኝ።
መሰረት ተመስገን መሰረት ተመስገን
እሺ፣ ስልክ ቁጥር
አስራ ዘጠኝ አስራ ሶስት 0913 ዜሮ ሁለት 07 ነው ዜሮ ሁለት 02 ሰላሳ አራት 34 ሀምሳ ሶስት 53 ብቻዎትን ነው ወይስ ሌላ ሰው? ብዛት ስንት ነው?
ሁለት ሁለት እና አንድ ሰው ማለት ነው። አዎ።
እሺ፣ እሺ። ስለ ደወሉ እናመሰግናለን። መልካም ቀን።
በቃ እንዴት ነው የሚሆነው? እዛ በር እ፣ ላይ ነው የምንከፍለው?
አዎ በር በር የሚከፈለው በዚሁ በር ጋ ነው።
በር ጋ ነው። Okay፣ okay።
አዎ፣ አስራ ሁለት ከ- ሰዓት ነው የሚጀምረው አይደል?
አስራ ሁለት ሰዓት ነው ነገ የሚጀምረው።
ነው።
አዎ ከስድስት ሰዓት ጀምሮ ትኬት ከዚሁ በሩ ጋር ማግኘት ትችላሉት። ከዚህ ወንበርም ያዘናል።
ከስድስት ሰዓት ጀምሮ እስከ ስድስት ከአስራ ሁለት ትኬቱን ማግኘት ይችላሉ። በፈለጉ ሰዓት ሄደው ከዚው ላይ ማለት ነው።
Okay፣ okay።
እሺ ስለደወሉት እናመሰግናለን። መልካም ቀን። መረጃ ካሉት ደውሉ። ምስል እሺ